ጤና ይስጥልን። ዋሽንግተን የህክምና ማዕከል።
brain MRI ልናሰራ ነበር።
እሺ ምን አይነት
እ brain MRI with contrast ነው without?
እ እ with contrast ስምንት ሺ ስድስት መቶ እ ስምንት ሺ ስድስት መቶ እ ቅድም ዶክተር ዮርዳኖስ ደውላ አስቀንሳልኝ ነበር ውዳሴ ይቀንሳል ብላ
እኮ ተነጋ አናግራችኋቸዋል።
አ እንደዛ ከሆነ አ እኛ አ አናግረናቸው ነበር እ
እሺ እንዳናገራችኋቸው እኔ ምንም አይነት information የለም። ካናገራችኋቸው እሺ
እሺ እንትን አምቡላንስ ተልኩልናላችሁ ራስ ደስታ እሺ እንሳለን።
ይመጣል ስንት ደቂቃ ይቆያል
አሁን ስልካችሁን አስተላልፋለሁ። ይደውሉላቸው፣ እነሱ መጠየቅ ይችላለን።
እሺ እሺ